ሄሎ
ሄሎ ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን። ምን ልታዘዝ?
ተናጋሚ text ይገባ ነበር የሆነ እንትን ለማሸነፍ ምናምን የሚል ነገር አዎ ቴሌዊን ነው። ቴሌዊን ማለት game ነው። ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገህ መጀመሪያ ትደውላለህ።
okay ኮኮ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ።
እሺ ከዛ ሰባት ቁጥር ትጫንና አማርኛ ታደርገዋለህ ቋንቋውን።
okay ከዛ ሶስት ቁጥር ላይ ለመጫወት የሚለውን ትመርጣለህ።
እሺ ጥያቄና መልስና እድሉን ሞክሩ የሚል ይመጣል።
እሺ ጥያቄና መልስ coin ገዝተህ ትጠቀማለህ። coin coin ሁለት ቁጥር ላይ ለመግዛት የሚላለን okay እስ- እሱ ጋር ሞክሬው ነበር እና coin four ነው ያለኝ። ከዛ ደግሞ ኮድ ደግሞ ዜሮ ምናምን ነገር የመጣል ይመስል ምኑ ነው? ስልክ smart ነው እንዴ?
አዎ ሳምሰንግ ሳምሰንግ smart ከሆነ link ኡን ተጫነና ወደ game ኡ ይመራሃል።
እና አዎ ከዛ ስልክ ቁጥርህን አስገባ ይልሃል።
okay ይሄ ይሄ የምጠቀ- መጠቀምቸው በ data ነው ወይስ normal እንደዚህ ስልክ እንትን ነው?
በሁለቱም መጠቀም ትችላለህ። በ data ም በ USSD መጠቀም ትችላለህ።
ዳ- data ማለት እኛ ጋር ስለማይሰራ እኮ ነው።
ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ መረጃው እንዲመጣልህ።
እሺ ከዛ ሰባት ቁጥር ትጫንና አማርኛ ታደርገዋለህ።
እሺ ሶስት ቁጥር ላይ ለመጫወት የሚል ታገኛለህ።
አዎ አለ አዎ።
ጥያቄና መልስና እ፣ እድሉን ይሞክሩ የሚል ይመጣል።
እሺ ያየሁት ነው።
አዎ ጥያቄና መልስ ሁለት ቁጥር coin ትገዛለህ። ከሁለት ብር ጀምሮ አለ።
እሺ የእድል ጨዋታ ደግሞ አንድ ቁጥር ላይ ትመዘገባለህ። subscribe ስታደርግ ዕለታዊ ሁለት ብር፣ ሳምንታዊ አስር ብር ይወስድና ትኬት ያስገባልህ።
okay ስለዚህ ትኬቱን እ፣ እድልን ትሞክራለህ።
እሺ እሺ እሺ መልካም ጊዜ።
እንደውላችሁ አሜን። እሺ